ነው? እሺ አራት ሺህ ብር የወሰደበትን ቁጥር ልስጥህ
እሺ ዜሮ ዘጠኝ ሰባ ዘጠኝ
ሰባ ዘጠኝ ዜሮ ስምንት
እሺ ዜሮ አራት
እሺ ሀምሳ አምስት
እሺ
በቃ ያኛው ስንት ብር ነበር ያልከኝ? ያኛውን account ልፈልግልህ።
እሺ የባለፈው ስንት ነበር ያልከኝ? ከዚህ በፊት ስንት ስንት ብር ነው?
ስምንት ሺህ ስምንት ሺህ ብር። ቀኑ መች ነበረ?
አስራ አንድ በፈረንጆች ማለት ነው።
ዘፈን እሺ